ሄሎ
ሄሎ ሰላም ነው?
ደህና እግዚአብሔር ይመስገን።
እ መረጃሽን የተማርሽበት ዩኒቨርሲቲ ነበር የሰጠን እና ወደ አቪክል manufacturing PLC ላይ እ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ። ይመችሻል?
ቆይ ከአንድ የት ነው ቦታ አልሰማሁም።
ቦታው ደቡብ መብራት ኃይል ከአርሲ- ከአርሴማ ቤተክርስቲያን ፊት ለፊት ነው። እሺ?
ደቡ
ቦታው ደቡብ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ነው።
መሰለኝ መስሪያ ቤት ሄድ ነው
ምን አልሽ? እ?
መ- መፈተኛው እሺ ለቡ ነው መስሪያ ቤቱም ለቡ ነው።
መስሪያ ቤቱ ያው እዛው ነው።
ኑ- ይኸውልህ አሁን እኔ የምኖረው አያት ሰባ ሁለት ነው። ለቡ ማለት ለእኔ በጣም ይርቀኛል።
እና
ስለዚህ ይኸውልህ አልችልም። እሺ፣ እኔ በቃ አሁን እሺ፣ የሚለቡ እሺ፣ ቦታ ይኸውልህ ሌላ ቦታ ጥሩ ቦታ ስራ አግኝቻለሁ እና ምንም አልተመቸኝም ማለት ይቻላል። ጊዜ የለኝ ምን የለኝ። ስለዚህ እዚህ አካባቢ ነው ስራ ችግር የምፈልገው። እሺ፣ ለማንኛውም አመሰግናለሁ።
ችግር የለውም።
አመሰግናለሁ።
እሺ።